Hello ጤና ይስጥልን Hello ጤና ይስጥልን።
አቤት ብላ ሰንባር ነው አይደለ? ከቢዩ ነው የምደውለው።
እሺ እሺ በሰማንያ አምስት ስልሳ ሶስት order ነበረ አንድ chicken wrap።
አዎ አዎ ስንት ደቂቃ ይፈጃል ከዚህ በኋላ?
እ እሺ ወይ ማናጀር አናግሪሲ ትደውልልሻለች ወይ
አይ customer የደወለ ስለሆነ ቶሎ ትነግሪኛለሽ ማለት
አሁን አሁን አሁን ወጥቷል መጥቷል አሁን እየደረሰ እዚህ ነው ሄዷል እዚህ ሄዷል ወጥቷል ይዞት ወጣ። በቃ እሺ፣ thank you እናቴ። እሺ፣ እሺ፣ እሺ፣ ችግር የለውም።